hello ሰላም ጤና ይስጥልን Best Bet
ሰላም ጤና ይስጥልን።
አበስጥልን Best Bet ነው።
Best እንትን ወጪ ለማድረግ ወስዶ ለማድረግ እምቢ ብሎኝ ነው። deposit ብቻ ነው የሚያደርገው። ወጪ እምቢ ሲለኝ ምናልባት ወዴት ነው ወጪ እምቢ አለ?
ወደ ቴሌብር ወደ ቴሌብር በምንድን
በ app ኡ Best Bet app ላይ ገብቼ እኮ አይ በቻፓ ነው በሳንቲም ፔ ወጪ አድርገኸው ተቀንሶ አልገባልህም ነው ወይስ ከናቸው ወጪ አያደርግልኝ አሁን ገቢ ገቢ አድርጌ ገቢ ሳ- deposit ሳደርግ ብዙ ጊዜ ወደ አሁኑ ገብቶ ይመዘግብልኛል።
ያደረግከውን ብር ከሆነ withdraw ያደረግከው እንትን አይልም።
አይቀንስ አይወጣ ወጪ አያደርግልኝም ነው አዎ፣ አዎ፣ መጫወት አለብን።
አሀ ነው አይደል?
አዎ፣ የተጫወቱት ከሆነ ግን withdrawal ወደ አሁኑም ይሰራልኛል ወደ ቴሌብር።
አዎ፣ አዎ።
ጥሩ በቃ እሺ፣ እሺ መልካም ቀን ወንድሜ።
እሺ አመሰግናለሁ።